ትወጅኛለሽ?
በጣም ምን ያህል?
እንዲህ ብዬ ባላሰፈርኩህ የፍቅር ልኬት ልክ እስከ ምን ድረስ?
በተሸለምኩ ዛሬና ተስፋ ባደረግኩብህ ነገ ልክ ታምኛለሽ?
ልክ እንደ ነፍሴ የማረሰ ስጦታ ትሰጭኛለሽ?
ያውም አንድ ልቤ ለዘላለም አንቺ ወይስ እኔ እድለኛ?
አንተ እንዴት?
አንተ ከምትወደኝ በላይ እኔ በጣም ስለምወድህ ታፈቅሪኛለሽ?
በጣም እስኪ ፍቅርሽን ግለጭልኝ።
መጨረሻ በሌለው መጀመሪያ በጣም አፈቅርሃለሁ።
ኦ